ሰላም ሰላም ጤና ይስጥልን በስት ቤት አብሮ ይስጥልን። የሆነች ካርድ እንድትሰይል ብዬ
እ፣ ምን አልከኝ?
የሆነች ካርድ እንድትሰይል ብዬ ነበርና እሺ ንገረኝ። ቲኬት ነው?
የአሁን ደውዬልሽ ነበረ ተቋርጦብኝ።
እሺ ንገረኝ።
ሰባ ሀያ አንድ ሰባ ሀያ አንድ አራት ዘጠና አራት አራት ዘጠና አራት
እሺ ቆይ እሺ እያየሁ ልክ ነው።
እሺ
እ፣ ቆይ እስቲ ላሳውቅልክ። እሺ ያልታረመ ትኬት ያልታረመ ስላለው አሳውቅላለሁ። እሺ ለስካይፒዎች ትንሽ ጠብቅ። ትንሽ ቆይተህ ደውልልኝ። ፌቨን ብለክ
እ ፌቨን ብለህ ደውልልኝ። እሺ ላሳውቅልክ። ያልታረማለሁ።
ደውዬ የለኝ አዎ ትንሽ ቆይተህ ደውል። እሺ መልካም ቀን።